ሄላ ቶሎ ጤና ይስጥልኝ አብሬ ስትልን ፕሪንስቶን አለ።
እግዚአብሔር እሺ እ፣ የቱ ጋር ያለው ኦፊስ ነው? እንትን ፈልገን ነበር ኢንፎርሜሽን ኦኬ፣ የቤት ካርታ መረጃ ልውሰድን ፈልገው።
ነበር። አዎ አሀ፣ እሺ ገርጂ ነው እና መምጣት አሁን- ያለቦት።
አዎ የገርጂውን ስልክ ፈልጌ ነበር። አሁን እንትን ይመለከተናል ወይ ለማለት ነው። ይሄ ጣራና ግርግዳን እስኪ የቢሮ ስልክ ልንገሩት ኢንፎርሜሽኑ እና- አለሽ አንቺ? ይቅርታ።
አይ፣ እኔ ጋር የለኝም።
እሺ የገርጂውን የቤት ስልክ ልንገሩት ዜሮ አንድ አንድ አራት
እሺ ስልሳ ስድስት እሺ ዘጠና ስድስት ሰማንያ እንዳይሰራ
እሺ ዜሮ አንድ አንድ ስምንት
ስምንት እ፣ ሀያ ሁለት እ፣ ዜሮ አንድ ሀምሳ እ። እሺ አመሰግናለሁ።